ሰላም ጤና ይስጥልኝ። ችብችብ
እቃ አዘን ነበረ ትናንትና።
እሺ ያው በስራ ቦታ ነው። ነገ ያው ዝግ ስለሚሆን እህ።
ዛሬ መድረስ የሚችል ነው።
ትላንትና ነው order ያደረጉት።
ትናንትና order ጨርሻለሁ።
በቃ ትላንትና order ከጨረሱ ዛሬ ይመጣልዎታል።
okay ስንት ሰዓት አካባቢ?
ውይ ሰዓቱን እንኳን ማወቅ አልችልም። ያው መንገድ ምናምን ስለሚዘጋጋ አ exact ሰዓቱን አ- አልነግረዎትም።
አዎ፣ እዚህ ሳር ቤት አካባቢ ነው። ቴሌ ነው፣ ከቴሌ ነበር።
በቃ ይመጣልዎታል። ይጠብቁ።
እሺ፣ እሺ፣ መልካም እሺ፣ መልካም ቀን።